ጤና ይስጥልኝ ለስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ።
አብሮ ይስጥልን።
deposit ነበር እስካሁን አልገባልኝ። ይህን እሺ ቴሌግራም ላይ ላኩ።
ትናንትን አመዝግቤ ነበር እኮ አስገባኝ። በቴሌግራም ልኬ በየትኛው ነበር።
በዚህኛው ስልክ ነው የላኩት?
አዎ በዚህ በቴሌግራም ማለት ነው። ትናንት ነው
እኮ message አላኩም እኮ
በቴሌግራም ልኬዋለሁ።
message screenshot አድርገን አይደለማ፣ wallet ኡትን አይደለማ እኛ የምፈልገው ከቴሌብር የተላከለትን message ነው።
ከቴሌብርማ አልገባልኝም እኮ ነው። ከሁሉ ስፖርት አልገባም። ወደ ቴሌብር እኮ ነው deposit እንደዛ ከሆነ transaction history ዎትን ፎቶ ያንሱና ይላኩልን በቴሌግራም ያሸነፍ- ያልገባሉትን ያሸነፍኩት ነው።
አይደለም ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን transaction ፎቶ ያነሱና በቴሌግራም ይልኩልናል።
ልኬዋለሁ ትናንትና እኮ ይህንን ሜል wallet ነው የላኩት ደንበኛችን። እኔ እያልኩት ያለሁት transaction history ዎትን ይላኩልን ነው።
እኮ transaction የምን ያ- ቀንሷል እኮ withdraw ብዬ more የሚለው ቀንሷል።
ውስጥ ይገቡና transaction history የሚል አለ።
more የሚለው እሺ፣ ሁሉምን ከዛ አስችልላ transaction history ውስጥ ይገቡና bank transaction አለ። አሁን ያልገባልኝም ያሉትን መጠን ፎቶ ወደ ያነሱና ቴሌብር ነው- ቴሌ- ቴሌብር ወደ ቴሌብር ነው የሚገባል።
እኮ እሱን ያልገባሉትን የሂሳብ መጠን አልገባልኝም ያሉትን ፎቶ ያነሱና ፎቶ ይልካ- ይልኩልናል ቴሌግራም ላይ።
tran- የ transaction ኑ አዎ
okay፣ ያሸነፍኩት አይደለም። የ transaction ኑ transaction ኑ ነው።
እንትን እኮ ነው wi- win ያደረኩት እኮ ነው። ገብቶሻል? ይሄን ሜል
እሱ ገብቶኛል ደንበኛችን።
እኮ withdraw ብዬው አንድ ሺ አስር ሺህ ነበረ።
እኛ ይላኩልን ያል- ያልኑትን ይላኩልን። transaction history ውን ይላኩ።
እሺ